ሄሎ ጤና ይስጥልኝ ተድላ አምቡላንስ
እ ሄሎ ነው የደወሉት ሄሎ
በኢትዮጵያ ስልክ ነው የደወልኩ።
የተድላ አምቡላንስ ስልክ ነው ይሄ
ሐኪም ረብ
ምናሉኝ
ሐኪም ነው ረብ አዲስ አበባ ነኝ ዶላር
ምናሉኝ
አዲስ አበባ የአዲስ አበባ አይደል እ ይሄ ተድላ አምቡላንስ ነው የተድላ አምቡላንስ ስልክ ነው
አ
እሺ ምን እንርዳዎት